ሄሎ
ሄሎ መስዬ ወይ እንዴት ዋልሽ?
አለው እንዴት ነሽ?
አለሁኝ አለሁኝ መስዬ quick ነገር የእኔም የፍቅርም ተማሪዎች አሉ እና ካሲኖ የሚከፈልላቸው ቴሌግራም ላይ እንትን update አድርገናል እና check አድርጊያቸው ልልሽ ነው።
አዎ አይቼዋለሁ። እንትን አይ- ጀምሬው እኮ ዮሴፍ confirm አላረገልኝ ስላለ ነው የተውኩት።
ኦ ነው በቃ፣ አዎ አይቼዋለሁ ሁሉንም። እስኪ ትንሽ ቆይቼ ቆይ ሲመ- ፊት ለፊቴ ሲሆን ከፍለዋለሁ።
እሺ እሺ dear እሺ እሺ ገኒ።
ቻው፣ እሺ dear እሺ እ፣ መስዬ እ፣ የኢማንን እ፣ ጠይቂልኝ የባለፈውን ረስታውት እሺ፣ ደግሞ እኔ ራሴ በቃ አላሳስብሽ። በቃ ይኸው እሺ ዴር ተነሳሁ።
በይ እሺ